ጤና ሰላም ጤና ይስጥልን
አብሮ ስልክ አለን ምን ልርዳዎት ቴሌቪዥን
የሆነ ነገር ጋር ሲወርስ ብር ይቆርጣል። የሆነ ቴክኒክ ያለምሽል ነገር እ ምን ይቆርጣል ብር
ለማቋረጥ ነው አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር የሚጫኑ እም፣ ኮከብ ሰማንያ አምስት ስድስት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር እሺ እሺ